ጤና ይስጥልኝ ቢጂአይ ኢትዮጵያ ህይወት ነኝ ባኩር
የድራፍት ማሽን on off ማድረጊያው ተበላሽቶብኝ ነበር።
እሺ ደንበኛችን ከዚህ በፊት እኛ ጋር ደውለው አስመዝግበው ነበር?
እሱ አልደወልኩም።
እሺ እባክዎትን የቪዛ መለያ ቁጥሩን ይንገሩን።
ዜሮ ዘጠኝ አርባ ሁለት ዜሮ ዘጠኝ አርባ ሁለት
ሰባ
ስልክ ቁጥር ነው የሚነግሩኝ ደንበኛችን? ስልክ ቁጥር ሳይሆን የቪዛ መለያ ቁጥር የለዎትም?
እሺ ቆይ ፈልጌ እደውልልሻለሁ።
ሲል ነምበሮትንም ካወቁ ይንገሩ።
በቃል አላውቀውም። ቆይ እደውልልሻለሁ።